አቤት
አሉ ሰላም ነው።
እግዚአብሔር ይመስገን።
ኮሜዳን እሸቱ እንዴት ነው ላገኘሁልሽ?
እሱን ቀጥታ ማግኘት አይቻልም። ምን ነበር ጉዳዮት?
እርዳታ ፈልጌ ነበር።
በእርዳታ ጉዳይ ከሆነ አሁን ላይ መመዝገብ አቁመናል። ማስታወቂያውን ማስታወቂያ አይተው ከሆነ እርግጠኛ አይደለሁም። አሁን ላይ መመዝገብ አቁመናል ለእርዳታ ጉዳይ። ከአንድ ሺህ በላይ የተመዘገቡ ግለሰብና ተቋማት አሉ። እነሱን እስከምናስተናግድ ለጊዜው መመዝገብ አቁመናል። ሌላ ጊዜ ማስታወቂያ ሲወጣ ይደውሉልን። እሺ፣ አመሰግናለሁ። መልካም ምሽት።